ሄሎ ሄሎ ሶል ወይ ወይ እንዴት አማን ነው አለን አለን። እኔ የምልህ እ, እሺ።
ቲማቲም የለም እንዴ ወይራ ውስጥ
ወፍ አየሹ unpick እ unpick ኡን አየሹ
ምን አልከኝ?
unpick order ኦችን አየሻቸው አዎ እዚህ ጋር አሁን assign የተደረገ አለ፣ ግን እ, driver ኡን ሳወራው የተበላሸ ነው ያለው አለኝ አለች።
ቲማቲም ምንም የለም እንዴ እሺ፣ ትናንትና ታዲያ order ያደረጉትስ በ discount
አዎ እኮ ምንም በቃ እሱ እየታወቀ አላስገቡም ቬንደሮች እንዴ እናንተ ምን ሆናችሁ ነው?
እናንተ ነው vendor ኦች ነው
እና ወይ ቅድሚያ እኮ የ discount ማውጣት ነበረ።
አዎ፣ አሳውቃችሁ ተነጋግር ነበር?
ተነጋግረን እኛማ አሳወቅን እንደሌለ እም፣
እኛ እኮ ጠዋት አሳወ እኛ ኤ ያለም አልመሰልንም ነበረ።
እም።
በዛ ላይ ደግሞ እኛ- እኔም ጋር ደውለው እ, እንደዚህ አይነት እቃ እናስገባለን ምናምን ነገር አላሉኝም። ያላቸውን የመሰለን በስ ጠዋት የተወሰነ route አስወጣንና እም።
ከዛ በኋላ እንትን አለ።
ስለዚህ አሁን እንዴት ነው የምናደርገው? ለነገ እናስገባላችሁ complain ላይ
አ፣ complain ሊያስገቢው ግን እ፣ ከኮምፕሌን ይልቅ እም።
እ፣ የአብስራ ሪተርን ቢሎ ይሻላል።
ስለዚህ እኛ ምንም አናስገባ
አ፣ የአብስራው ነው?
ስትበሉት አይ አስገቢውና አንቺ ማለት ነው እም፣ አንቺ አስገቢውና እም።
የአብስራ እኔ አንፒኩ አላ እ, አንቲኩንም አይ፣ እያየ- አሁን አሳይን ነው የተደረገ አሳይን ብቻ ነው የተደረገው
እኮ እ፣ ፒክድ ምናምን አሳይን- አልነበረ።
እኮ እንዳለ ፒክ አልተደረጉም እ፣ እንዳለ ፒክ አልተደረጉም።
እም፣ ልክ እሱ እ፣ እዛ ጋር የምታስገቢለት complain አላ አዎ ምናልባት ሊረ እንትንም ሊል ይችላል ብዬ ነው ከ unpick እ፣ ከ unpicked ውስጥም app ኡ ላይም ላይመጣለት ስለሚችል በቃ ይግባ አ አንቺ አስገቢለት። ከዛ በኋላ እሱ ከእንትን ጋር እያስተያየ አንቺ ካስገባሽው የ PDF እና አዎ እኔ ካስገባውለት እ፣ unpicked ጋር እያስተያየ በ app መውጣት ያለበት እንዳለ በ app ያስወጣዋል።
እም፣ በ- በ app መውጣት የሌለበትን ደግሞ አንቺ ከሞላሽ PDF ላይ አድርጎ ያስወጣዋል ማለት ነው።
በቃ እሺ እሺ ሶል እሺ፣ እሺ።
እሺ thank you ቻው